hello፣ እስኪ ኔትወርኩ በጣም አስቸገረ። እያየው ነው።
ምንም እንትኑን እኮ ወጣሁኝ እንዳለ ምንም የሚጠቀሙት የለም። አንድ እሱ ብቻ ነው።
ምን ላድርግልህ? በቃ ቆይ ቪዲዮ ልላክልህ፣ በሱ መሰረት እንትን ትላለህ።
እሺ እንትን ልላ ወይ ሌላ ልቀይር WiFi WiFi ካለማ እንደዛ ይሻላል እኮ። አዎ፣
እሺ ዋይፋይ አለ የሳፋሪኮም ቀይረዋ።
እሺ ያወራ በዛኛ ልደውልልና ያወራው ችግር የለም። በዚህ ደውልልኝ። እሺ
እሺ